ሄሎ ሄሎ አብ- ሰላም፣ እንዴት ነህ?
እግዘ መስገን ሀብሻ እስኪ ነህ ዴልበር አዎ።
ነበር ምደውለው ኬት ከቢዩ ቢዩ እሽ ናት።
ኦርደር ነበር ሀምሳ ሰባት ሰባት ኦርደር ታድርግ እሺ እሺ እና አልደረሰም።
አመሰግንለት ሰጠው ነው ደርሷል።
ደርሰ አዎ ደርሷል። አዎ እሺ እሺ እሺ